መቼም አይመቸው ሰው ከአገሩ ርቆ ስንቱን ባህር አልፎነ አይንሽ ካይኔ ዋለው ሰው ፈልጎ እንዳጫነ ወገን እንደሌለው ባይኔ ላይ ዋልሽ ሳባይኔ ባይኔ ላይ ዋልሽ ሳባይኔ ክፉ አመል አስለመዳሽ ትዝታውን ሸብለን ባይኔ ላይ ዋልሽ ሳባይኔ ባይኔ ላይ ዋልሽ ሳባይኔ መነክቶሽ ይሆን እያልኩ በሀሳብ አለቀ ጎኔ በለሽ በርታሰና በለሽ በርታሰና በለሽ በርታሰና መልሶ እስኪያመጣኝ ያረገኝ ጎዳና ያረግ ጎዳና ያረገኝ ጎዳና ከሀገር የሚወጣ ቢባል ተሰደደ ቢባል ተሰደደ ቢባል ተሰደደ ግድ ሆኖበት እንጂ ማን ሰው ወደደ ማን ሰው ወደደ ማን ሰው ወደደ በቃ ሲለው የኔን ማዘን እወጣለው ከመባዘን ከመናፈቅ ያን ያልፋል እስከዚያው ግን መቸስኳል መጥቆር መክሳች ማዘን ትተሽ ብትጠብቂኝ ተበራተሽ ሁሉም ያልፋል ከቻልናል ብቻ እስከዚያው ደህና ነው ሰውራለ በናፍቆት ተሰልፎ መቼ የማይመቸው ሰው ከአገሩ ርቆ ስንቱን ባህር አልፎነ አይንሽ ካይኔ ዋለው ሰው ፈልጎ እንዳጫነ ወገን እንደሌለ ባይኔ ላይ ዋልሽ ሳባይኔ ባይኔ ላይ ዋልሽ ሳባይኔ ክፉ አስለመደሽ ትዝታውን ሸብለን ባይኔ ላይ ዋልሽሳ ባይኔ ባይኔ ላይ ዋልሽሳ ባይኔ መነክቶሽ ይሆን እያልኩ በሀሳብ አለቀ ሆኔ ወገናለሽ ሲያዝኑ የሚያዝናና ሲያዝኑ የሚያዝናና ሲያዝኑ የሚያዝናና እኔማ ገባይ ብል የት ሄደውና የት ሄደውና የት ሄደውና ከአንቺማ በመጣ መንፈሴማ አረፈ መንፈሴም ባረፈ መንፈሴም ባረፈ በወጣልኝ ናፍቆት እየተቀረፈ እየተቀረፈ እየተቀረፈ ቢከፋው እየራቀሰው ወሳጅ እግሩ ሲመነሰው ይጽናናዋል ሲያገኝ ወገን እስከ ጊዜው ሰላም ያገኝ መጥቆር መክሳት ማዘን ትተሽ በጠበቅሽኝ ቸበራተሽ ሁሉም ያልፋል ከቻልና ብቻ እስከዚያው ደህና ነን ቢከፋው እየራቀ ሰው ወሳጅ እግሩን ሲመነሰው ይጽናናዋል ሲያገኘው እስከ ጊዜው ሰላም ያርገን መጥቆር መክሳት ማዘን ትተሽ በጠበቅሽኝ